ሰላም ጤና ይስጥልን ችብችብ።
ሰላም እንዴት ዋልሽ?
እግዚአብሔር ይመስገን።
ላግዝ ፈልጌ ነበረ ሰፈር ልንገራችሁና ትመጣላችሁ። ዛሬ እሺ እስኪ ይንገሩ።
በአለም ባንክ ስላሴ ቤተክርስቲያን አለ አይደል?
አለም ባንክ እ በጦር ኃይሎች ጦር በመንዲዳ ኃይሎች okay። ይመጣል ይመጣል፣ እዛ ዛገ እንትን ስላሴ ቤተክርስቲያን ይመጣል። ኦርደር ያርጉ።
በቃ አመሰግናለሁ።
እሺ እሺ እናቴ መልካም